hello ጤና ይስጥልኝ ጉዳይ ሀና እባላለሁ። በምን ልርዳዎ?
አብሮ ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
ስራ መመዝገብ ይቻላል? ባለፈው ተመዝግበን ነበር፣ ግን እስካሁን ምንም ነገር የለም።
አዎ እንዴት መሰሎት? ብዙ ተመዝጋቢዎች ነው ያሉን እና ተመዝጋቢዎቹን በተራቸው በተመዘገቡበት ቅድመ ተከተል ነው እየጠራን ያለ ነው። የእርስዎን በሚደርስ ጊዜ እናሳውቆታለን።
አይደል?
አዎ እንደውላለን፣ እናሳውቃለን።
እሺ።
እሺ፣ መልካም ቀን ይሁንልዎት።